ዋሽንግተን ማዕከል መለጋው
ጤና ይስጥልን።
አብሮ ይስጥልን።
ከአንት ነው የተረ- የካቲት ነው የተደወለው።
እ፣ ስልካችሁ ዜሮ ዘጠኝ ስልሳ አንድ ሀያ አራት ሰላሳ አንድ አይደለ?
አይደለም መጨረሻው ሰላሳ አንድ ነው። አሁን ይህንን ቀጥታ ወደ ሰኞ ለታ ሪፖርት ማድረግ ጀምረናል። ሪፖርት እናደርጋለን ወደ ፖሊስ ጣቢያ። ከዛ ለቤተሰባችሁ ለሚጠ ጥያቄ ኃላፊነት